ሁለተኛ ምልክት ሰርጎሙ ለሐዋርያት ክብሮሙ ለመላእክት ክብሮሙ ለመላእክት አሰርገዋ ለምድርም በጽየያት ወልሁ የወረደ ውስተ ገነት ትብሎ መናት ለመራዊያው አሰርገዋ ላይ ሶስተኛ አለው። አሰርገዋ ለምድር በጽየያት ወልሁ የወረደ ውስተ ገነት ትብሎ መራት ለመራዊሃ ህብስተ ህይወት ህብስተ መድኃኒት ዘወረደ ሰማ